ሄሎ
ሄሎ ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን እንዴት ነሽ?
አለን እ ለማማከር ፈልገን ነበር ጠበቃ በአካል ለማግኘት ቀጠሮ ያስፈልጋል?
አይ አያስፈልግም። ቢሮ መምጣት ነው ያለ የሚጠበቅብን።
የት ነው ቢሮአችሁ?
ስቴዲየም ትራንስፖርት ሚኒስቴር ፈቃሪ አዎ ከሱ ፊት ለፊት አን ቢዝነስ ሴንተር የሚባል ህንፃ አለ። አን ኤኤን ኤን ኤኤን አን አን አዎ። እና አራተኛ እና አምስተኛ ፎቅ ላይ አለ።
እሺ እሺ፣ እናመሰግናለን። ነገ ብንመጣ እንችላለን።
አዎ፣ ትችላላችሁ።
እሺ አመሰግናለሁ።